Hello.
Hello? Hello Hello።
ወይ መልሼ ደወልኩሎት እሺ እሺ ይወጣልዎታል እ አንዳንዴ system ኡ ስለማይ ስለማያሳይ ነው እንጂ ይወጣልዎታል ሁሉም ይመጣል
እሺ ዛ- ዛሬ ነው አይደለ ይመጣል።
አዎ አዎ ይመጣል ዛሬ እሺ እሺ እሺ አመሰግናለሁ።
መልካም ቀን እሺ መልካም ቀን ይሁንልዎት እሺ